ሄሎ ቤተሰቤ ነኝ ቤተሰብ ሰላም ነው አለሁ። እንዴት ነህ?
አለሁ። የሆነ order ይዤ አ- unassigned ብሎ ወጣ። ምንድን ነው?
ስንት ነው order ነበሩ?
ሀያ ሁለት ሀምሳ ሁለት ሀያ ሁለት ሀምሳ ሁለት ሀምሳ ሁለት ማን ነው? ምን ሳሙኤል unassigned ብሎ ነው የወጣው።
ሳሙኤል እሺ፣ ቆይ አንዴ ልየው።
ከዚህ ስራ በጠፋ ሰዓት
ሄሎ ሳሙኤል፣ አቤት customer ከዚህ በፊት order አለው እና ሁለቱም በአንድ driver ይምጣልኝ ስለተባለ ነው የወጣበት። እሺ
እና ታዲያ ወይ ደውሎ አሳ- አታሳውቁም? ታዲያ ወይ ደውላችሁ
አሁን እዚህ ላይ ነው የማየው። ሳሙኤል ለዛ ነው የወጣበት። እሺ
እሺ በቃ